ሶስተኛ ወጥቶ ሲንከራተት
ሄሎ
ሄሎ አሁን እንትን ካንስሉኗን ኦርደሩ ብለውኛል ብለኝ ነበር ቃል አብ አ
በቃ ካንስሉኗን ኦርደሩ እሺ አንተ እንዳትሄድ አተም ስለሌላቸው ነው አተም ሄጄማ- የላቸውም ሄጄ እኮ ነው ታዲያ ያረጋገጥኩ።
እኮ አይ በቃ እንትን cancel ሆኗል order ኡ ስ- ልልክ የፈለግኩት ለ customer አይደርስም ነው እሺ ሌላ order ካለ ስራ አንተ system ላይ እንዳትነካካው እሺ ቃል አብ እሺ እሺ
እሺ